ዘይት ነው የበቆም ልርዳው
ደረሰሽ?
ደርሶናል። ደንበኛችን ግን የሚልኩልን transaction history ውን ይሄንን ሳይሆን ትክክለኛ ቀኑን ሰዓቱን የሚገልጸውን ማለት ነው። history ውስጥ ገብተው አሁን deposit withdrawal ሚል አለ አይደለ? ከዛ history ውስጥ ይገቡና ከዛ ውስጥ ሰዓቱንና ቀኑን የሚገልጸውን screenshot አንስተው ይልኩልናል።
history ውስጥ ገብቼ ምን?
አዎ history ውስጥ ገብቶት ከዛ history ውስጥ ገባ እኮ የሚያሳየኝ አረንጓዴ ምልክት ብቻ ነው እንደሄደ ማለት ነው።
እኮ እሱን ነው screenshot አንስተው የሚልኩልን።
እሱን ነው የምፈልገው።
አዎ እሱ ነው ደንበኛችን ብሮቹን የሚያሳየው ማለት ነው። ሶስቱንም ገንዘብ የሚያሳየው እሱን screenshot አንስተው ይልኩልናል። እሺ ደንበኛችን